ጤና ይስጥልን። ዋሽንግተን የህክምና ማዕከል ጤና ይስጥልኝ የኔ እመቤት ዶክተር ዶክተር ለማሰራት ፈልገን ነበር። ሄሎ
ሄሎ
አይሰማም?
ሄሎ
ሄሎ ሄሎ
ሄሎ hello hello hello አይ- አይሰማም?
አዎ ትንሽ ይከፋል።
እ፣ እንትን ዶክተር ዶክተር ለማሰራት ፈልገን ነበረ። ዛሬ ዶክተሮች ይገባሉ? አሁን ደርሱልናል?
hello